ወደ ሰዓት ለቅቅ ነበር በአንድ የወደቀ ትኬት።
እሺ እሺ፣ አንዴ ከአሸር ኮዱን ይነግሩኛል።
አሸር ኮድ አስር እሺ አርባ ሁለት እሺ፣ ዜሮ ዘጠኝ ስልሳ ሶስት ዜሮ ዘጠኝ ስልሳ ሶስት እሺ፣ መቶ ብር ሪፈንድ ቦነስ አለዎት?
መቶ ብር ነው።
አዎ
መቶ ራስ መቁረጫ ማለት ነው።
እ መቁረጫውን ብቻ ማለት ነው። መቶ ብር የቆረጡ መቶ ብር አዎ።
ማለት ነው። እሺ እሺ፣ እናመሰግናለን። መልካም ቀን።
እሺ